ሄሎ ሰላም ጤና ይስጥልኝ። ስለዚህ
ሄሎ
ይሰማል። ምን ልርዳዎት?
የ game ጨዋታ ልመዘገብ ፈልጌ ነበር።
ኮከብ ዘጠኝ ሰማንያ አምስት ተፈላልገው ይደውሉ። መጀመሪያ
ሰማንያ አምስት ኮከብ ዘጠኝ ሰማንያ አምስት ተፈላልገው ይደውሉ። መጀመሪያ አንድ ቁጥር ላይ ለመ- ሰባት ቁጥር ላይ ቋንቋ ይምረጡ። መጀመሪያ ከእንግሊዝኛ ወደ አማርኛ።
ሰባት ቁጥር ላይ አዎ፣ ከዛ አንድ ቁጥር ላይ ለመመዝገብ የሚል አለ። ቀጥሎ ሶስት ቁጥር- ሶስት ቁጥር ለመጫወት
እሺ እሺ ኮከብ ዘጠኝ ሰማንያ አምስት ነው።
አዎ፣ ተፈላልገው ይደውሉ።
እሺ ከዛ እ፣ ሰባት ቁጥር ታስሸነ- ታስሸነፉኝ ምንድን ነው ወንቱ ነው
ካሸነፉ እንደ ድሎት ካሸነፉ ስልክ ይደወልሎታል። ብር ከሆነ በቴሌ ብር ይገባሎታል በአካውንቶ። ስልክና ላፕቶፕ ከሆነ ደግሞ ቴሌ ብተው ነው የሚሸለሙት።
የት ላይ ሊቨን ነው
አዲስ አበባ እ አዲስ አበባ
አዲስ አበባ እኛ እኮ ያለ ነው ሊቨን
እኮ አዲስ አበባ መጥተው ነው ወይም ደግሞ ወደ ብርን ማስቀየር ይቻላል።
አ፣ ሊቨን ትንኩታላችሁ
አቤት